ጤና ይስጥልኝ። አሪፍ ቢል ሪቲንግ ባኮመዘርቶ
አሁን መልሽ ደውዬልሽ ነው።
እሺ ደንበኛችን አረጋገጡ።
አልገባልኝም።
እሺ ካልገቡሎት ደግሜ ስሞትን ላስተላልፍሎት እና
በቃ ማለት ወደ ኋላ እንትን ከምትይልኝ ወደ ቴሌ ብሩ እንዲገባልኝ አስደርጊልኝ።
እሺ በተቻለ መጠን እንደዛ ለማድረግ እንሞክራለን። እሺ ሌላ የምረዶት ነገር አለ ደንበኛችን?
ምንም
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም መልካም ምሽት።
okay።